አላልከውም? ሄሎ ወይ ዮሐንስ፣ ሄሎ ዮሐንስ፣ ይሰማኛል፣ ይሰማኛል። አቤት።
ተሰመ ስልክ አያነሳም ብለህን ነበረ?
አ አንስቷል። እሺ አሁን ደውልለት።
አንዳው አልደውላት።
አዎ
እሺ ሚድ ብቻ አልፎ ምን ይሻላል?
ምን
ሄሎ ሄሎ፣ ሄሎ፣ ወይ አቤት።
አቤት
ሰዓቱ ኮንታይም ወጥቷል። ኮን ኦ፣ ኮ- አዎ ኮንታይም ወጥቷል።
እናስተላልፍላለን። ስጨርስ ንገረንና
እሺ